ሻይ ቡና ባ- ቡና ማፍላ የለኝም።
ሄሎ ወይ ወይ ነው አለም ፀሐይ መጣች እንዴ? የቡና ማፍያ ጀበናው አልታጠበልኝም እባክሽን በይ።
አንቺ ጋር ነው እኔ ጋ ነው እሺ ቶሎ በይ።
እ